ሰላም ጤና ይስጥልኝ ቢጂአይ ኢትዮጵያ ሳንቲ ነኝ። እባክዎት ምን ልርዳዎ?
ታደሽ እግዚአብሔር ይመስገን።
ከጎተራ ኮንዶሚኒየም ማጀት ምግብ ቤት የሚደውልሽ እባክሽ።
እሺ ምን እንርዳው?
እንትን ማሽን ተበላሽቶብኝ ነበር ትናንት።
ድራፍት ማሽን።
አዎ
እሺ ቢጂአይ ID ዎትን ይነግሩኛል?
ካርድ ላይ ያለውን ነው ወይስ TIN number ይንገሩኝ። እሺ ቢጂአይ ID እ?
TIN number ኡትን ይንገሩኝ። ቢጂአይ ID ካላወቁት
አዎ እሺ TIN number ንገሩኝ።
ዜሮ ዜሮ አርባ ስምንት ዜሮ ዜሮ አርባ ስምንት
አርባ ስምንት
አርባ ሁለት አርባ ሁለት ዘጠና አንድ ዘጠና አንድ ሰማንያ አንድ
ሰማንያ አንድ
አዎ
ዜሮ ዜሮ አርባ ስምንት አርባ ሁለት ዘጠና አንድ ሰማንያ አንድ አዎ አንድ መስመር ላይ ጠብቁኝ። የፈለኩሎት ነው።
እሺ
እ ምናልባት የተመዘገቡበትን ስልክ ቁጥር ያስታውሱታል? እ በዚያ አላገኘሁትም።
እሺ ዜሮ ዘጠኝ አስራ አንድ
እሺ ንገሩኝ፣ የተመዘገቡበትን ስልክ አስር።
ቁጥር እኛ ጋር ዜሮ ዘጠኝ አስራ አንድ አስር ሰላሳ ስምንት ሰባ ዘጠኝ መስመር ላይ ያሉ
ዜሮ ዘጠኝ አስራ አንድ አስር ሰላሳ አንድ ዜሮ ዘጠኝ አስራ አንድ
የተመዘገቡበት ነው አይደል? ይሄ አዎ ዜሮ ዘጠኝ አስራ አንድ አስር ሰላሳ ስምንት ሰባ ዘጠኝ
እሺ መስመር ላይ ጠብቁኝ፣ እየፈለኩ ነው።
እሺ
እሺ የድራፍት ማሽኖት ምንድን ነበር የሆነበት?
ፋኑ ፋኑ ወልቋል።
ፋኑ አይሰራም፣ አዎ
እ ምንም አይነት ድምጽ የለውም። ተሰክቷል።
fan ኡ ወልቋል ራሱ ብሎ ነው ለብቻው።
እሺ የድርጅቶት ስም ማጀቴ ነው። ማጀት ማጀት ማዕድ አዎ፣ ማጀት ማዕድ ባርና ሬስቶራንት።
አዎ እሺ ለሌላ ጊዜ እንዲሆኖት ቢጂአይ ID ዮትን ልንገሩት ለሌላ ጊዜ ቢጂአይ ID አዎ ኮ- ቁጥር ነው አሁን የምነግሮት። እሱን ያዙና ሌላ ጊዜ ሲደውሉ ሲያስመዘግቡ ይሄን ቁጥር አዎ።
ሲነግሩን ቶሎ እናገኘዋለን። ቤቶችን ማለት ነው እሺ
አርባ አራት አርባ አራት
መስመር ላይ ያሉ አዎ አርባ አራት አርባ አንድ አርባ አንድ ስልሳ አንድ ስልሳ አንድ ይሄ የቢጂአይ ID ዮት ነው። እሺ ሙሉ ስሞትን ይንገሩኝ።
አበጀ ኃይለ ማርያም
በዚሁ ስልክ ልመዝግበው አሁን በደው አዎ አዎ አዎ ቢጂአይ ID እሺ thank you ቅሬታዎትን መዝግቤ ይሎታለሁ። የጥገና ክፍሎች በተቻለው ፍጥነት መጥተው ይሰራሉታል።
እሺ እሺ thank you ሌላ እሺ።
የምረዳዎት ነገር ይኖራል?
thank you የለም እሺ ስለ ደወሉ እናመሰግናለን። ስለ አገልግሎት ያሉትን ሀሳብ ከሚሰሙት ድምጽ በኋላ ያስቀምጡልን። መልካም ቀን።
እሺ thank you